ሄሎ ወይ ካሴት ላይ አሴት ዜሮ ሁለት ሀያ አራት
እሺ፣ ምንድን ዜሮ ሁለት ሀያ አራት አስተማሪ እኔ አላቅም አል- አላቅም ማለት አላዘዝኩም እኔ አላቅም የሆነ የካ- የካ- ኮሜንት ላይ ሌላ ቁጥር የለም።
የለም እዚህ ላይ የሳፋሪ አንዴ ኮድ ነው።
መስበ እ ከዛን እኔ አላቅም አላዘዝኩም ማለት ነው።
ጠብቀኝ አንዴ ማ ደውላችሁ እኮ ብታውቁ አሪፍ ነበር። ዝም መቶ ብላችሁ ስልሳ አድርጌያለሁ።
እ?
አዎ። ምን አልከኝ?
ሳይደውሉ ነው order እኮ የሚያደርጉት። ለምንድን ነው customer ጋር ሳይደወል order የሚያደርጉት?
አይደወልላችሁም ማይክሮፎን customer ኡት አሁን እኮ አላዘዝኩም ማለት ነው።
ትጠይቃለን። ግን እኛ customer ማይደወሉላችሁ አሉ፣ የሚደወልላችሁ አሉ። ስለዚህ አስጠይቅልሃለሁ። እሺ መልሼ እደውልልሃለሁ። ዘነበ እሺ፣ አስላቀ እሺ።
እሺ ቻው።
ይሄን ቪዲዮ ለማድረግ